hello ሌላ ሰላም ነው።
ጤና ይስጥልኝ። አዎ ሰላም ነው። ቲኬት ከትላንት ወዲያ እንትን ነበር pending ብሎ ቆይቷል እስካሁን ምን ምንድን ነው
ቲኬት ቲኬት ኦንላይን ትኬት ነው ሞት?
አሀ
እሺ የ cashier code ኡን ትነግረኛለህ?
cashier code ኡን እሺ አስራ ሁለት
እሺ የሰማው ነው።
ስልሳ ሶስት እሺ ሰማንያ ዘጠኝ እሺ ሀያ ዘጠኝ
ገና ነው አልታረመም፣ እንልክላለን።
እ?
ገና አልታረመም፣ pending ነው የሚለው።
አ ጠብቀን እሺ ይታረምልሃል።
አ ሶስት ቀን ሆኗታል ብዬ ነው።
አዎ ገባኝ። በአስራ ዘጠኝ ይታረማል። አሁን እሺ አዎ፣ አዎ።
አይደለም provide አ- እሺ